ሄሎ ጤና ይስጥልኝ መሰረት
ገብረ ህይወት ነኝ ከቦሌ ሚካኤል ቤስት በርገር የሚለው ይዤ ነበርና እሺ በስ ነበረ እንትን የተደረገ አለው መልሰው ተብዬ ሌላ ድርሽ ያኛው ምግቡ መልሽ
ገብረ ህይወት መልስ ያለ
ምን አለ?
ገብረ ህይወት ገብረ ህይወት አላገኘሁም አሁን በሚያስመልሰው ባልከው መልስ ያማ ነው እኮ መልሰው የተባልኩ መልሻለሁ መልሼዋለሁ መልሼዋለሁ ወደዛ እኮ ማን እንዳሳውቅልህ እኮ ነው ገብረ ህይወት አሀ ኦኬ ለማን እንደዛ ያሳወቅከው እ ያ- ያሳወቅከው ማለት እንትና ነው የ- እንደዛ ያለኝ መልሰው እንትን ያለኝ ማ ወይ ስልኩ ስንት ማ?
ነበረ ስሙ አላወቅኩትም
ባል የጠባኝ ገብረ ህይወት የት ነው እና ያለው ከቦሌ ሚካኤል እ ቦሌ ሚካኤል ቦሌ ሚካኤል ምግብ ቤት አብ እንትን የምልህ ፋስት ፋስት ሻካ በርገር ቤት
እሺ ወደ ነበሩ እስኪ ንገረኝ
ሰባ ስምንት ሰማንያ ሁለት
ሰባ ስምንት ሰማንያ ሁለት እሺ አንዴ ጠብቀኝ እሺ እሺ
ገብረ ህይወት አቤት ገ- አሳውቅ ይልሃል እሺ በቃ እሺ።
አሳውቅልኝ እሺ